hello ጤና ይስጥልኝ hello hello hello ድምጽ ይርቃል
አሁንስ አሁን ቆንጆ ነው እሺ ምን ልርዳ ትናንት withdraw ላዝዤው ነበርና እሺ
አየር ላይ ያዘው
እሺ አንዴ ጠብቀኝ እሺ እሺ
ሄሎ ሄሎ
ሰላም ነው? ምን ነበረ?
ትናንት withdraw አዝዤው ነበር አየር ላይ ያዘው
እሺ የቤት ስልክ ቁጥሩን ንገሩ።
እ የቤት ስልክ ቁጥሩን ንገሩ።
የምን ቁጥሩ ቤት ቤት እንጠቀምበት የስልክ ቁጥሩ ነው።
okay ዜሮ ዘጠኝ አስራ ሁለት እሺ አምሳ ዜሮ አራት ዜሮ አምስት
እሺ ስንት ብር ነበረ?
አስራ ሁለት ሺህ ብር
እሺ hello አሁን text ገባሉት?
እያወራሁበት ሆነ ምናልባት አይገባልኝ ይችላል okay እሺ confirm ተደርጓል። ካልገባሉት መልሶ ይደውሉ። አሁን ገብቶ ቴሌቪዥን አመሰግናለሁ እሺ እሺ መልካም ቀን። እሺ።
እ